ጤና ቤት ቤት ቤቴን የምረዳው
አሎ
ሰላም ጤና ይስጥልኝ። ቤት ቤት
አ ቤት ቤት ፈልጌ
ምን ነበር?
ቅድም ደውዬ ነበረ ለእንትን ለቦነስ እንዴት እንደሚሰራ cashier code አሳወቀኝ ብላኝ
እሺ
እና ላሳውቅሽ።
ንገረኝ። ካሸር ኮዱ ነው
እሺ ዘጠና ሁለት ሀምሳ ሁለት ዘጠና ሁለት ሀምሳ ሁለት አራት ሀምሳ ስድስት
ያው ለቆልሃል። እሺ check አድርገው።
ስንት ብር ነው?
አራት መቶ ሀያ ብር።
እንደዛ ነው የሚመጣው?
አዎ እንደዛ ነው የሚመጣው።
አይ እኔ እኮ አልግባባ ብለን ነው በአሰራሩ ትክክል አይደለም ብዬ እኮ ነው።
ይኸውልህ እ total ኦዱ አለ አይደለ?
total ኦዱ አንድ ሺ ዘጠኝ መቶ ስልሳ ሶስት ለወጣበት ጨዋታ አካፍለው።
አካፈልኩት አንድ ሺ ሁለት መቶ ይመጣል።
የመጣውን ስምንት እጥፍ ታባዛዋለህ።
ስንት እጥፍ?
ስምንት ሁለት መቶ አንድ ሺ እ ሁለት መቶ እጥፍ
ሁለት መቶ እጥፍ አዎ refund bonus የሚል አለ። ቤት ቤት ላይ ስትገባ እዛ ላይ ዝርዝር ያስቀምጥልሃል። ካልሆነ ቴሌግራም ላይ ግባና rule ኡን ልክልሃለሁ።
አይ እንደዛ ሳይሆን ስናወራ እኮ ቆይተናለኝ። ምናልባት አንቺ አሁን አዲስ ሆነሽ ሊሆን ይችላል እንጂ አዎ፣ ልጅቷ እኔም ጋር በደንብ አዎ፣ ላስረዳሽ ልጅቷ ጋር በደንብ ስናወራ ቆይተናለኝ።
እሺ ያወራነው እንዴት መሰለሽ ጠቅላላ odd ኡ አንድ ሺ ዘጠኝ መቶ ስልሳ ሶስት ነጥብ ሀምሳ ሶስት ነው የሚመጣው። አዎ እ የጣለኝ odd ሀምሳ ሰባት ነጥብ ሀምሳ ስድስት ነው የጣለ odd አንድ ነጥብ ሰማንያ ሶስት ነው
አንድ ነጥብ ስ- ስድስት ሶስት ነው እንጂ
ስድስት ሶስት እሺ እስቲ እሱን አክ- እሺ እሱን አካፊልኝ። እሺ ስንት ይመጣል? አንድ ሺ ሁለት መቶ ይመጣል።
እሺ
አንድ ሺ ሁለት መቶ ምንድን ነው የሚሆነው እዛ በኋላ?
አንድ ሺ ሁለት መቶ አንድ ሺ ሁለት መቶ odd ኡን ማለት ነው ከሁለት መቶ በላይ አይደለ ከሁለት መቶ odd በላይ ነው አዎ አይደለ ከዛ የቆረጥከው በሀያ ብር ነው ሀያ አዎ።
ብሩን ስም- ሁለት መቶ እጥፍ ታባዛዋለህ አይደል ሀያ ብሩ ሀያ ሀያ ብሩ ብሩን በሁለት መቶ እጥፍ አባዛው እስኪ ስንት ይመጣል አራት መቶ okay።
እንደዛ ነው የሚሰራው ለዛ ነው እንደዛ- ሁሉ ልላክልህ ያልኩ እሺ እናት እሺ ገባኝ ገባኝ እሺ ገባኝ እሺ እሺ እሺ መልካም እሺ